ሄሎ ሄሎ ሰላም ጤና ይስጥልን።
እሺ፣ ሰላም እንዴት ነሽ?
ከ ChipChip ነበር የምደውለው ህይወት።
እሺ እሺ።
ይቅርታ ዛሬ ያልተቀበሉ product አለ?
አዎ፣ ምን ምን አለ?
Lifebuoy እና እ፣ የልብስ ሳሙና።
Okay ነገ መቀበል ይችላሉ?
አዎ፣ የት አካባቢ ይምጣሉት?
እዛው ሊሴ ጎን ነው ቴሌ
ቴሌ ምን ቴሌ አዎ።
ድል- ድልበት ግን ማለት ሊሴ አይ ቲፒኦ።
ቲፒኦ አዎ እሺ ይመጣሉታል። እሺ እሺ።
መቀበል ይችላሉ አይደለ?
አዎ፣ መልካም እሺ እሺ ይመጣል።
እሺ